ሄሎ ጤና ይስጥልኝ። ቃል ኪዳን ነኝ ከ Best Bet ምን ልርዳዎ?
ጤና ይስጥልኝ።
አብሮ ይስጥልኝ። ምን ልርዳዎ?
cashier code ልንገርሽ እና ትንሽ እሺ ኔትወርክ ስለሌለ እ?
ችግር የለውም ንገሩኝ። እሺ እሺ አስራ ሁለት ሰላሳ ዘጠኝ ሰባ አምስት ሰማንያ ስድስት ይቅርታ ስንት አሉኝ?
አቤት አስራ ሁለት ሰላሳ ዘጠኝ
ሰባ አምስት ሰማንያ ስድስት
እሺ በሁለት ጨዋታ lost ነው።
በሁለት ጨዋታ አዎ ማንና ማን ነው?
ሎሬንት የሚለውና ሊሊ የሚለው ሊሊ ኦኤስሲ ከፓሪስ ሴንት ጀርመን የሚለው
እ፣ እንትን ሎሊን ያ- ሎሊን ያሸነፈው ሎሊ የሚለው
ውጤቱን ነው።
እ፣ አቻ ነው ውጡት።
እስቲ እሺ አንዴ አንድ አቻ ነው።
እሺ እ፣ ሌላ ልንገርሽ አስራ ሁለት ሰላሳ አምስት
እሺ አስራ ሁለት ሰላሳ አምስት ሰባ አራት ዘጠና ዘጠኝ
hello
ወየ
ስልክ ይዣለሁ ቤትሻ።
አስራ ሁለት ሰላሳ አምስት
እሺ በሶስት በአራት ጨዋታ lost ነው።
እሺ አስራ ሁለት ሰላሳ አንድ ዘጠና አንድ
እሺ አስራ ሁለት ሰላሳ አንድ
ዘጠና አንድ ዜሮ ዜሮ
እሺ ይሄን በአራት ጨዋታ ልውስጥ ነው። ሌላ አለ?
አለሽ አስራ ሁለት ዜሮ ዜሮ ሀያ ዘጠኝ ሀያ አራት
እሺ ይሄን በአራት ጨዋታ ልውስጥ ነው። ሁለት ጨዋታ ይቀረዋል።
እሺ አስራ ሁለት ሰላሳ ሁለት አስራ አራት ሀምሳ ሁለት
ይሄን በአራት ጨዋታ lost ነው።
ከአምስቱ ጨዋታ አራት ነው የወደቀ አዎ የብሬንትፎርድ ነው። ልክ
ያለፈ አዎ
እሺ እሺ ሌላ አስራ ሁለት ዜሮ ዜሮ አርባ አምስት ዘጠና አንድ
እሺ ይሄ በሶስት ጨዋታ lost ነው። ሁለት ጨዋታ ይቀረዋል።
እሺ አስራ ሁለት ሰላሳ ስምንት እሺ ዜሮ አንድ ዘጠና ሶስት
እሺ ይሄ በአምስት ጨዋታ ልውስጥ ነው።
እሺ አስራ ሁለት ሰላሳ አንድ እሺ ዘጠና አንድ ዘጠና አንድ
ይሄ በሶስት ጨዋታ ልውስጥ ነው።
እሺ አስራ ሁለት ዜሮ ሶስት እሺ
ሰላሳ ሰባት ዜሮ አንድ
በስድስት ጨዋታ ልውስጥ ነው። ይሄ ሁለት ቀሪ ጨዋታ አለው።
እሺ አንድ ብቻ ነው የቀረኝ የምታይልኝ አስራ ሁለት እሺ።
ሰላሳ አንድ ዘጠና አንድ ዘጠና አንድ ነው ያልሽ? አዎ፣ ቀሪ ያለው ነው ያልሽ አዎ አስራ ሁለት
አስራ ሁለት ሰላሳ አንድ ዘጠና አንድ ዘጠና አንድ
ይሄን ነግረውኝ ነበር መሰለኝ።
እሺ ይቅርታ ይቅርታ እናትዬ በቃ ይሄ በሶስት ጨዋታ lost ነው።
thank you አመሰግናለሁ እኔ እኛም እናመሰግናለን። መልካም ቀንሽ።
እሺ ለሁላችሁም thank you እናትዬ ልቅደድ ብዬ ነው እሺ መልካም ቀንሽ።
እሺ እናቴ ለሁላችሁ thank you